እንዴት አደሩ? እ ምኑ ነው? ምኑ ድምፅህ እኮ ተቆራረጠ በጣም በይ እንጂ እም፣ ከስልኩ ነው ሲጠራም እየተቆራረጠ ነበር።
ስልኩ ይሆናል።
ደህና ነህ?
አለሁልሽ። እንዴት ነሽ?
አለሁ። አሁን እየተስተካከለ ነው እ እም?
መልሽኝ።
ኦ ሀሎ፣
አሎ፣ እስኪ ቆይ መልሼ ልደውል።
ይቻላል